ጤና ይስጥልኝ የኢትዮጵያ በረራ መረጃ ማዕከል እባክዎ ምን ልርዳዎ?
hello ጤና ይስጥልን አሁን ደውዬ ነበር እሺ
ቴሌግራም ላይ እንትኑን ልካልኛል የባንክ account ግን እንትን ነበረኝ ሸባ ማይል እሱ እንትን ይልልኛል
በሼባ ማይልስ እንዲሆን የፈለጉት ትኬቱ
እንግዲህ ከሆነ ከ- እንትን አለው መሰለኝ እና
እሺ
የሚችል ከሆነ አንድ እሺ አንድ ደቂቃ። ሼባ ማይልስ ቁጥሮትን ይንገሩኝና
ቁጥሩን
አዎ ቆይ ቆይ እስኪ እሺ አንዴ። ካየው ዳኪ ቁጥሩን ይዘው ሶስት ዜሮ ሄሎ
እየሰማሁት ነው ሶስት ዜሮ ሶስት ዜሮ ማለት ቆይ ዜሮ ዜሮ ሰባ አምስት ሰባ ሶስት ዜሮ
ሶስት ዜሮ
እሺ ሰባ ስድስት ሰባ ስድስት
ሰላሳ ዘጠኝ ሰላሳ ዘጠኝ
አስር
አስር
ሰላሳ ሶስት ሰላሳ ሶስት
አዎ
እሺ የመጀመሪያው ሶስት ዜሮ ነው ወይስ ሶስት ጊዜ ዜሮ ዜሮ ዜሮ ነው?
ሶስት ጊዜ ዜሮ ዜሮ ዜሮ
እሺ። እንደውልታለን መልሰን እሺ እሺ